ሰላም ጤና ይስጥልኝ። ChipChip እባክዎ ምን ልርዳው?
እንደምን አረፈድሽ?
ሰላም አለን።
ቅዳሜ ዕለታ የበቆሎ ፓኬጅ እስካሁን አልደረሰኝም።
okay በቆዘው ነበር።
አዎ፣ ትናንትና ወዲያም ማታ አናግሮኝ ነበር። ትላንትና ይመጣል ነበር፣ ትናንትናም አልመጣም ትላንት ነው ይመጣል የተባሉት።
የነበረው። አዎ፣ ቅዳሜ ነው order ኡ። ከዛ ነግሬያቸው ከትላንትና ወዲያ አናግሮኝ ነበረ እና
የት አካባቢ ነው የሚመጣው?
አርባ
በዚህ ቁጥር አላዘዙም፣ ግን ሌላ ቁጥር ነው።
አስራ ሁለት ስልሳ አንድ ሰባ አራት ዘጠና ሰባት
ዜሮ ዘጠኝ አስራ ሁለት ስልሳ አንድ ሰባ አራት ዘጠና ሰባት አብሮት የታዘዘ የነበረው ምንድን ነው? ሽንኩርት፣ ሎሚ፣ ቃሪያ እና በቆሎ ነበር። እሱ መጥቷል።
ይቅርታ አንዳንዴ የ product ኡ ሳይኖር ሲቀር ነው እንደዚህ የሚፈ- ይፈልጋሉ መጥቷል ወይ?
አለ ብላኛለች።
ወይ ብሮትን refund እናርግሎት ወይንስ ሲመጣ እንዲላክሎት እናደርግ?
already ትላንትና ወዲያ እቃው አሁን store አችን አለ እና ብሩ ይመለስልሽ ወይንስ እቃ ይምጣ ስትለኝ እቃ ይምጣ ብያት ነበር ከትላንት ወዲያ ማታ እና ትላንትም ሳይመጣ ቀረ። እሱን ለማስታወስ ነው አሁን የደወልኩት።
okay አያት አርባ ዘጠኝ አዎ አስራ አራት piece ነበር ያዘዙት።
አዎ ወጥቷል ዛሬ ዛሬ እየመጣ ነው።
okay። እሺ፣ ይጠብቁ። ይቅርታ እንደወጣ ነው እዚህ ጋር የሚያሳየው። ይጠብቁ።
እሺ። ግን ወጥቷል ሲል እኮ ከቅዳሜ ጀምሮ ነው።
no system ኡ ላይ እያየሁ እንዳይሆን እያየሁሎት ያለው ዛሬ የወጡ order ኦች ጋር ነው አዎ።
እያየሁት ያለሁት።
በቃ ጥሩ። እሺ፣ ዛሬ ጧት እየወጡ ያሉ product ኦች ጋር አለ።
በቃ ጥሩ። እሺ፣ ይጠብቁ። እሺ፣ መልካም እሺ፣ ደህና ዋይ።
እሺ።